ሄሎ ሄሎ ሰላምታ ይስጥልን።
ይስጠን።
ችፕ ነበር የምደውለው ይቅርታ።
እሺ ነገ እንድመጣሉት የፈለጉት product ነበር አይደለ?
ኦ
ዳግማዊት ምን ነበር product ኡ? ድንች ነው ያሉት?
ሽንኩርት
ሽንኩርት በ- ብቻ?
እ- እሁድ እሁድ ይመጣል ብላችሁኝ even እሁድ አልመጣም። ቅዳሜ የሚመጣ እቃ
ሽንኩርት ብቻ ነው ያልመጣሉት አይደለ?
አዎ የት አካባቢ ነው የሚመጣው?
ምን
አምስት ኪሎ ምን?
ሽንኩርት እሺ፣ ይመጣሉታል ነገ መልካም ምሽት።